ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ከ- ከተመዘገብን ቆየን፣ ግን ምንም ወፍ የለም። ምን ምንድን ነው ነው አልነገርሽውም?
ምንድን ነው ለእሸት የተመዘገበው?
መለሰ እንደዚህ ንገሪልኝ ብዬ ተናግሬ ነበር አንድ ብዙ ጊዜ ሰው ነው የሚደውለው ማየ፣ በጣም ይቅርታ ጉዳዩን ለማስታወስ እንጂ ብዙ ሰው ነው የሚደውለው እና ምን ነበር ጉዳዩት?
አይ አንድ ቀን መጥቼ ነበርና በአካል ራሴ አይ ልጁም ምሳ ሊበላ ወጣ ምናምን አሉሽ አልሽኝ። ያው ብዙ ሰው ነው ቀይ የሚደውለው ልጅ።
ምን ነበረ?
እ፣ እንደዚህ ህልም ንገሪልኝ ምናምን ብዬ ነገሬሽ ነበር። አንቺም ሁኚ ሌላ አዎ፣ አዎ፣ አይ እኔ ነኝ እኔ ነኝ አንቺ ነግሬያለሁ።
ነሽ አዎ፣ እን- እና ታዲያ ምንድን ነው ምንም መልስ አልሰጠኝም እኔ ተናግሬያለሁ። ማ በቃ የተለያዩ እሺ።
ጉዳዮች ላይ ስለሚሆን አዎ።
maybe በዛ busy ሆኖ ይሆናል።
እሺ እኔ እናት እሺ።
እሺ፣ አይ እኔ ከራሴ እንዳወረድኩን ግን እ፣ እንዳልነገርኩ ሆኖስ ለምንድን ነው የዝም ያለው ምናምን ብዬ ነው።
አይ አይደለም የተለያዩ ቀረጻዎችና የተለያዩ ጉዳዮች ነው እና ክፍለ ሀገርም እየሄደ ስለነበረ ነው። በጣም ይቅርታ።
መንገር ግን ነግረሽዋል።
አሁን ያስታውቂያለሁ።
በቃ ካስታወቅሽ በቂ ነው። በቃ እሺ እሺ፣ መልካም ቀን። እናመሰግናለን።
እሺ እኔ ማርሽ